ዴቪድ
Hello፣ ሄላ አቤት።
ሰላም ነው።
አለን
ምን ነበር ምን እናገዝ? ከተለያዩ አገልግሎት ነው። ሰኝ ይባላለሁ።
ሽልማት ደርሶኝ ነው።
ምን ነበር የደረሰው?
መቶ ሺህ ብር
እና ተደውሏል ታዲያ?
አልተደወለም።
Okay፣ ካልተደወለ ደውሎታል። ሽልማቱ ደርሷል ከሆነ ደውሎታል ቀጥታ።
እሺ